ሆቴል ነው ወይ ወይዬ።
ሰሎቱ ነው አዎ ሰይድ ነው።
ሳይድ እንድ- አስራ ዘጠኝ ደቂቃ ሆኖታል። ቆይ አንተ መስራት ስለማትፈልግ ነው ወይ ካንስል ነው? አልገባኝም።
አይደለም ይኸውልሽ መስመር ላይ ብዙ ደቂቃ ቆይቷል። ከስተመሩ አልደረስክም ወይ እያለ
እና እኔ አሁን ደግሞ- እየሰራህ ነው።
አይደለም ይኸውልሽ ሌላ ካሳንቺስ የያዝኩት ኦርደር እሱን ጨርሽ ነው እሱ ሄድ ምችል
ስለ ስነት አልችል ማስብልኝ ነው አይደለ?
አዎ ያቻለ አዎ ውዴ እንደዛ ከሆነ ቴሌ መስሎኝ ነው። እሺ እኮ እላይቻለሁ ግን መልስ ሰጡኝ ይቻሉ እሺ ቆይ ንገርልህ፣ ግን ደግመህ ጻፍላቸው። እኔ አስተላልፍልሃለሁ ድጋሜ እሺ?
እሺ በእናትሽ
ቤ-